ኧረ ጤና ይስጥልኝ
hello አቤት
እንዴት ነሽ?
እግዚአብሔር ይመስገን እንዴት ዋሉ እግዚአብሔር ይመስገን ጨለመ ነበር።
እሺ ይቻላል የስንት አመት ልጅ ነው እድሜውን አላውቅም ቲክቶክ ላይ ነው ያየሁት
እሺ እድሜው አምስት አመት እና ከዛ በታች ነው መስፈርቱና ለዛ ነው እድሜ የጠየቅኩት መስፈርት አለ ንጹህ ድንቅ ልጆች የሚቀርቡትን ሙሉ ስሙን ሲያውቁታል የቤተሰብ ስልክ ቁጥር አለዎት ቆይ አይቼ ልደውልልሽ
እሺ ይቻላል